ጤና ይስጥልኝ ጋሽ ማለት የዋኩም ልርዳው ጤና ይስጥልን ስስ እንዴት ነሽ?
እግዚአብሔር ይመስገን።
አዎ ጃምቦ ላይ ሀሪፍ ለማስገባት የሞከርኩ ነበር። አርባ ዘጠኝ አርባ ዘጠኝ ብር በእንደ ያደረገልች
እሺ ደመኛችን ከዚህ በፊት እኛ ጋር ደውሎ አስግበው ነበር።
አይ እሺ ከምን አካውንት ውስጥ ላይ ነበረ አርባ ዘጠኝ ብሩ የተቀነሰው?
CBE ብር ላይ CBE ብር ከዛ ወደ ጃምቦ acc- አልገባም።
አልገባም፣ ግን transaction ኑ ላክልች እሺ CBE ብር የሚጠቀሙበትን ቁጥር ይንገሩኝ።
እበርሰጋል ዜሮ ዘጠኝ ዜሮ ዘጠኝ
ሀያ ዘጠኝ ሀያ ዘጠኝ
አርባ- አርባ ሰባት አርባ ሰባት
አስራ ስምንት አስራ ስምንት
ሰማንያ አንድ
እሺ የተመዘገበበትን ስም ይንገሩኝ።
መሐመድ መሐመድ መሐሙድ
አህመድ መሐመድ መሐሙድ መሐመድ
መሐሙድ ፈራህ
እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን የኛን የቴሌግራም ስልክ ቁጥሩን ልስጦትና screenshot አንስተው እዛ ላይ ይላኩልን።
እሺ ቴሌግራም ስልክ ቁጥር ላክልኝ እሺ ልንገሮት አሁን የያዙ
እሺ
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አሉ
አዎ አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት
በዚህ እሺ፣ ቁጥር Thank you።
ይላኩልን። እሺ ሌላ ምረዳዎት ነገር አለ?
በጣም እናመሰግናለን። እኔ ምንም የለውም።
እሺ ስለ ደወሉልን እናመሰግናለን። ቀጥለው ከሚሰወዱ በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን። መልካም ምሽት።
Thank you very much You're welcome።